ሄሎ ጤና ይስጥልኝ ደንበኛችን ተቆረጠ ይቅርታ ከቢጃ ኢትዮጵያ ነበር ምደውልለት አውቄያለሁ።
የወረፋ ቁጥሮትን ልንገሩት መቶ ሀምሳ ሰባት ሰባ ሁለት ነው መቶ ሀምሳ ሰባት ሰባ ሁለት አ እሺ፣ አመሰግናለሁ።
ከሶስት ቀን በላይ ከቆየ መልሰው እኛ ጋር ይደውሉልን ዛሬ ወይ ነገ እ፣ ከሶስት ቀን ድረስ ካልመጣ ይደውሉልን እሺ፣ እሺ።
ሌላ ምረዳዎት ነገር አለ አይ በቃ ይኸው ነው።
እሺ ስለደወሉልን አመሰግናለን አገልግሎት ላይ ያሉት አስተያየት ከሚሰሙት ድምፅ በኋላ ያስቀምጡ መልካም ቀን